hello ጤና ይስጥልን ቤተሰብ hello ጤና ይስጥልኝ ሰላም ነው?
ሰላም።
ማነው withdrawal አድርጌ approve የምታደርግልኝ ነው?
እሺ በዚህ ስልክ ነው?
አዎ እሺ አንዴ መስመር ላይ ጠብቀኝ check ላድርግልህ። ስንት ብር ነበር?
አስር አስር ሺህ ብር ሀያ ሺህ ሁለቴ
ዛሬ ነው አይደል?
አዎ አሁን ቅርብ ሰዓት
ምናሴ አበበ።
አዎ
እሺ ስልክን check ለማድረግ አንዴ ትነግረኛለህ?
ስልሳ ስምንት ሰማንያ ሶስት ሰማንያ አምስት ሀያ አምስት
እሺ confirm አድርጌልሃለሁ። ከትንሽ ሰዓታት በኋላ ይገባልሃል። እሺ እሺ thank you እሺ ስለደወልክ እናመሰግናለን። መልካም ምሽት።
እሺ መልካም ምሽት